ሄሎ ሰላም ጤና ይስጥልን ቤተሰብ ቤት
ጤና ይስጥልን። እንትን ማታ ዊዶ እርግቼ አልገባልኝም።
በዚህ ስልክ ነው አ ሁለት ጊዜ ነው ያደረኩት።
ስንት ብር ነው?
ስድስት ሺህ አምስት መቶ ሁለት ጊዜ
አንዱ process ላይ ነው፣ አንዱ ግን አሁን ገብቶልሃል። እሺ check አድርግ።
እ- እ- እ?
አንዱ process ላይ ነው፣ አንዱ ግን ገብቶልሃል። አሁን check አንዱ አድርግ።
ገብቷል። አንደኛ አንዱ process ላይ ነው፣ ይገባል። እሺ መች አሁን ይገባል?
አዎ፣ ትንሽ ጠብቀው።
እሺ